dikakoto አልተቀባሁበትም በግድ እንዲቀብ እንዲያ
ኧረ ከቢሮ ምንድን ነው ሄለው ሄሎ ዮሐንስ ወይዬ ወይዬ ዮሐንስ እ አገኛት ካስተመረውን አዎ አሁን ደወለልኝ። እሺ አሁን ወደ ጎተራ ነው የምሄደው። ጎተራ ከዚህ አስበሽ አድርግን እንትን ፍቅር ወይዬ ሰላም ነኝ። እ- እ- ደውል መጨረሻ ላይ እሺ እሺ እሺ